ሄሎ
ሄሎ ጤና ይስጥልን እንዴት ነሽ?
ሰላም ጤና ይስጥልን ቤት ቤት እንዴት ተመሽ ሰላም ነው?
አለን ምን ልርዳክ?
እንትን አንድ ሺህ ብር ወድረው አርግቼ አልገባልኝ እስኪ ቼክ አድርግልኝ።
እሺ ቆይ መስመር ላይ ጠብቀኝ።
እሺ። ኑ ሲዳ ደስ ነው ፓኬጅ ከካደ ማለት
ጤና ይስጥልን ቤት ቤት እም
ሄሎ
ወይ ሰር
አቤት እየሰማሁ ነው እሺ ዊዝድሮ አድርገና
እ ዊዝድሮ አድርገና አዎ ወድረው አርግቼ ነበር እሺ ቤት ቤት ቁጥሩን ንገረኝ ዜሮ ላይ አስራ አምስት እሺ አርባ ሁለት ስልሳ ሁለት ዘጠና ሁለት
ስንት ብር ነበር?
አንድ ሺህ ብር
መቼ ነበር ቀኑ?
እ መቼ ነበር withdraw ያደረከው?
አሁን ትንሽ በፊት እ
እሺ እሺ
እም
አንድ ሺህ ብር ወደ ቴሌ ብር ነው አይደለ?
አዎ ወደ ቴሌ ብር እሺ confirm አድርጌልሃለሁ።
እሺ
እሺ መልካም ቀን።
እሺ መልካም ምሽት እሺ